እኛሽ ቤት ሰላም ነኝ። እባክዎ ምን ልርዳዎት?
እባክዎትን POS machine አስቸግሮን ነበረ ተክለሃይማኖት ሆስፒታል።
ተክለ ሃይማኖት ሆስፒታል ምንድን ነበር የሆነቦት?
ካርዱ ሲገባ error ይላል። ካርድ አይቀበልም።
ሁሉንም ካርድ ነው?
አዎ፣ አንድ ሁለት ካርድ እሺ።
ሞክረን እንደዛ ነው።
ጠብቂኝ አንድ አንድ መስመር ላይ ጠብቅ።
እሺ login ይጠይቃል።
user name እና PIN ምናምን ይጠይቃል።
እሺ አንድ ጠብቀኝ አየር ላይ ያለ ነገር ላይ error ነው እያሉት አለ።
error ነው የሚለው። ሁለተኛ አሁን ደግሞ እሺ log out አድርገህ ነው። ከዛ ምን ምን ጠየቀ መሰለሽ? user name እና PIN PIN number ይጠይቃል።
user name እና
PIN TIN number PIN number አዎ።
PIN ነው ወይስ TIN number ነው? password ነው PIN፣ ይዘ PIN ነበር።
እናቴ ያይ PIN ነበር።
እም እሺ አንድ መስመር ላይ ጠብቅ። እየጠየቁት ያለው የ supervisor PIN ነው ወይንስ normal ነው? አያውቁትም፣ አያስገቡትም።
ራሱ ያዘ እንጃ ነበር።
እ፣ ያውቁት ይሆናል supervisor ኦች ላይ
አሉ እዛ supervisor ኦቹ
አይ የኛ ማለቴ ነው።
ምን የኛ አለ?
የሚያውቁት ከሆነ አላውቅም። ፋይናንስ ላይ ያሉት እኛ pharmacist ኦች ነው። እም?
okay እሺ እ፣ ማናገር ይችላሉ እነሱን
ናላቸውን ውስጥ ምጠቅማል
ካላቸው እነሱ login ያደርጉላችሁና እ፣ እንደ እንደ አዲስ ይሞክሩት።
አዎ፣ እሺ እናቴ እሺ
ካጋጠሙት በድጋሚ መልሰው መደወል ደ- ይችላሉ።
እሺ እሺ
ሌላ ምረዳዎት ነገር አለ?